ጤና ይስጥልን ማን ነው?
ሰላም ነው።
ጤና ይስጥልን።
ይሄ ሲንግሉ ዲማክስ ነው የፈለግን።
ምናምን
ሲንግል መኪና እዚህ ሲንግል ምሻለ የዲማክስ የአይሱዚ ሲንግል
ምን መኪና አይሱዙ አዎ ፒካፑና ሲንግል አዎ ጋቢና ጋቢናው ሲንግል
አይሱዙ አባት ማኑዋሉ ነው ነጩን አዎ ነው ማኑዋል ማኑዋል ሁለት ሺህ ማለት ነው።
ዘጠኙና አዎ አዎ ትክክል ሁለት ሺህ ዘጠኝ
አለን
እም። አ፣ ስንት ነው መ- መነሻው እ፣ የት ቦታ ነው የምንመጣ
እሺ ቁጥር ለሱ ዜሮ ዘጠኝ አስራ ዜሮ ዘጠኝ አስራ አንድ
ቆይ እስኪ እስክሪብቶ የት ነው ዜሮ ዘጠኝ ዜሮ ዘጠኝ አስራ አንድ ሀያ ስድስት
ሀያ ስድስት
ዜሮ ዘጠኝ ዘጠና
ዜሮ ዘጠኝ ዘጠና እሺ
እሺ እናመሰግናለን። ሲፈታ እ- እንትኑ አንቺ የሚሄድ ነው ወይስ ምንድን ነው?